ልጠራጠር ፈልጌ ነው። form ሞሉት አለ እታች ጋር የሄዱ መጨረሻ ላይ
account አገኘዋል።
wallet እና ባንክ የሚል አለ። ባንክ ይምረጡ። ባንክን ከመረጡ በኋላ ታች ስልኮት ጋር add new account የሚል አለ። add new account በሉ። እዛም bank name ብሎ ከላይ ቴሌ ችፕችፕ wallet እና ሲቢ የሚል አለ አይደለ?
አዎ አለ።
ቴሌ ብርን ይምረጡ።
ከዛ ከመረጡ በኋላ account name አለ ከስር ስሙትን የቴሌ ይቅርታ የቴሌ ብር ስሙትን እዚህ ችፕችፕ ላይ ያለውን ቴሌ ብር ምለው ማለት ነው።
account number ያው ስልክ ቁጥር ነው የሚሆነው።
አዎ አ
አይሰራም። የሆነ load ያደረገ ይጠፋል። load ያደረግና እንደገና ተመልሶ ይመጣል።
በትክክል ሞልተውታል። አሁን ባት ነው
አዎ ቴሌ ብር የሚጠቀሙበትን ቁጥር ነው ያስገቡት አይደለ?
አዎ እሱን ይገባል ራሱ
ደግሞ ይሞክሩት። በዚህ መልኩ ነው የሚቀየረው።
እሺ፣ ከዛ ቱዴት ሁለት ሶስት ቀን በኋላ ይገባል ማለት አዎ አዎ ከዚህ በኋላ እፍት ያደርግም ምንም አይ ነው። እሺ
እሺ፣ እሺ፣ okay